ጤና ይስጥልኝ ሁሉ ስፖርት ነው በምን ልርዳዎት?
ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን።
ትላንትና cash out ብሎኝ cash out አድርጌ ነበረ እሺ
እና አልጻፈልኝም account ላይ።
የትኬት ቁጥሩን ይንገሩኝ።
እሺ የትኬት ቁጥሩ አርባ ስምንት አርባ ስምንት ሰላሳ አንድ እሺ
ሰማንያ
ሰማንያ አስራ ዘጠኝ አርባ አንድ
አርባ ስምንት ሰላሳ አንድ ሰማንያ አስራ ዘጠኝ አርባ አንድ በኦንላይን ነው አይደለ? cash out አድርጎ አልገባሉትም። ስንት ብር ነበር?
አንድ ሺ አንድ መቶ ሰባ ስምንት
አንድ ሺ አንድ መቶ ሰባ ስምንት እሺ አስተላልፍ ይሉታል።
እሺ
እሺ